Hello ሰላም ነኝ።
ሰላም የሆነ order ነበር እና የእንግሊዝኛ order ነው ሀምሳ ሰባት ሰማንያ ስምንት
ሀምሳ ሰባት ሰማንያ ስምንት አዎ የእንግሊዝኛ order ነው እንዲወጣልህ እሺ list ውስጥ የለህም? ማነው ስምህ?
አ- ቢኒያም ነኝ እኔ ቆይቻለሁ ከያዝኩት ስደውልለት እንግሊዝኛ ነው የሚያወራ ሳሙኤል ሳኒ።
አይ እሺ፣ አይደለም በቃ ቢኒያም ይወጣልሃል። አንተ ቢኒያም ቢኒያም ነኝ ነህ ካውቃለህ። እሺ አዎ እሺ እሺ፣ ቢኒ በቃ ይወጣልሃል።
እሺ እሺ እሺ እሺ።